ጤና ይስጥልኝ ስፖርት ወስደው
ትችት በአንድ ወድ ቀን አስራ አምስት ጨዋታ እና ለምንድን ነው ቦነስ የማይሰጠን?
በቦነስ የሚጫወቱት
አይደለም ቲኬቱ ስናበላው በአንድ ነው የወደቅነ። ብዛቱ አስራ አምስት ጨዋታ ነው
ቶታል ኦዱ ስንት ነው?
እ ቶታል ኦዱ ስንት ነው?
ቶታል ኦዱ ስንት ነው? እያሱ ቶታል ሁለት መቶ ምናምን ነው።
ሁለት መቶ ሰባት ነጥብ ሰማንያ አምስት
አንድ ቆይ መስመር ላይ ጠብቁ።
እ እ ዘግተዋለች አይደል?